Hello ጤና ይስጥልኝ።
Hello ሰላም ሰላም ነው?
እግዚአብሔር ይመስገን።
የ stand-up comedy ውን ድሬዳዋ
እሺ
አም- አለ አ? አሁንም ቦታ አለ። አዎ አዎ።
የስንት ሰዓት እና የት እንደሆነ ማወቅ እችላለሁ? እና ትኬት የት ነው?
ትኬቱን እዛው በቦታው ያገኛሉ። ከአሁን ጀምሮ ሰዓቱ አስራ አንድ ሰዓት ነው የሚጀምረው።
አስራ አንድ ሰዓት ላይ ብሄድ አገኛለሁ ትኬት?
እ፣ ከዛ ቀደም ብሎ ይድረሱ። አስራ አንድ ሰዓት ፕሮግራም የሚጀምርበት ነው።
አዎ እሺ፣ አስር ሰዓት አካባቢ ብሄድ አገኛለሁ።
አዎ ስሙትም አልበል።
አሜን። ዳግማኝ
አሜን ማን አሉኝ?
ዳግማኝ
እሺ ስልክ ቁጥር ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰባ አራት
እሺ አስራ ስድስት ዘጠና ዘጠኝ አስራ ስድስት ዘጠና ዘጠኝ እሺ VIP ነው መደበኛ ነው የሚታደሩ መደበኛ ለስንት ሰው ቦታ ሁለት ሰው
እሺ እ፣ ክፍያውን እዛው transfer ም cash ን መክፈል ይችላሉ እሺ እ፣ እዛው በቦታ ያገኛሉ እሺ የክፍያ መጠን ስንት ነው
ሶስት መቶ ብር መደበኛ VIP ስ VIP አምስት መቶ ብር እሺ
እሺ መልካም ቀን ይሁንልዎት እሺ